ጤና ይስጥልኝ ቤስት ቤት ነኝ የምረዳው።
ወይኔ ቤቲ ያኛው ልጅ ነኝ። በፊት እበላ የነበረው አሁን የምበላው ልጅ ነኝ። confirm በይልኝ እስኪ ሶስት ሺህ ነው።
በዚህ ስልክ ነው በሰባ ሁለት ቤቱ ሰላሳ ሰባት አ ሰሜ
ዜሮ ልንገርህ?
ዘጠኝ ሰላሳ ሰባት እሺ
ሰባ አራት ሰባ አራት ሀምሳ አንድ እሺ
ሰባ ሁለት ሰባ ሁለት አንድ ደቂቃ
እንዴት አደረሰው?
ሶስት ሺ ሶስት ሺ ነው የላከው አ
ቴሌብር አካውንት ሰላሳ ሰባት ሰባ አራት ሀምሳ አንድ ሰባ ሁለት አ
ኮምፒውተር ማርጌላለ ሁለቱንም ገብቶልሃል።
አመሰግናለሁ። አሉ እናመሰግናለን።
ረሳሽኛ ግን
አ፣ እኔ ይቅርታ አላስታወስኩም። መልካም ቀን።
እሺ እሺ